ሄሎ ሰላም ጌታለ ድምፅሽ ርቋል። የት?
ጂጂጋ ጅጅጋ። እሺ አሁን ባላት አልቆባቸው ነው ታሳውቂናለሽ።
ምን? እሺ ዲፖዚት ባላቸው ትምህርት ቤት ማለት ነው።
እ ዲፖዚት ባላንስ አልፏቸው ነበር እንዲሞላላቸው እሺ የት ሾፕ ነው?
ጂጋ ዲጫ ፎቅ ሾፕ ዲፖዚት ባላንስ ማለት ነው።
ዲፖዚት ብር አልቆባቸው። ሄሎ ይሄን ናቸው ለፋይናንስ ታሳውቃቸዋል?
ለሚ እነሚኪ ጋር ቴሌግራም እንጻፍ አዎ እዛ አሳውቋቸው። እሺ እሺ